ጤና ይስጥልኝ ዶክተር ሙላጅ።
አሁን ደውዬ ነበረ።
እሺ
እሺ ሂሳብ ስንት እንደሆነ check ከየት ትነግሪኛለሽ?
ወዴት ነው?
ከየት ነው የሚነሳው ማለት ነው? ከኳስ ሜዳ ከኳስ ሜዳ ከኳስ- ወዴት?
ወዴት? አሚን ሆስፒታል ቦሌ።
አሜን አሜን ሆስፒታል አዎ አዎ፣ ኮካ ጋር ያለው ማለት ነው።
ኮካ ጋር ያለው ቦሌ Ring Road ላይ ያለው።
Ring Road ነው እሱ። Silk Road
አይ ቦሌ ቦሌ ያለው አሚን ሆስፒታል።
አሜን የሚባል አለ ሌላ።
አዎ አሚን ሆስፒታል። አዎ ቦሌ።
እሺ ሶስት ሺህ ስድስት መቶ ሀምሳ ብር
እሺ ተመልሼ እደውላለሁ።
እሺ